Hello አቤት ሰላም ነው አፈወርቅ?
አለው። እግዚአብሔር ይመስገን።
ለ- እ፣ ወደ አ vehicle manufacturing ለባ accounting አመልክተ ነበር።
ምን ላይ ዶዳ?
ወ- ወደ vehicle manufacturing አዎ
ስለዚህ ነገር ፈተና አላችሁ። ቦታው እ፣ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
የት አካባቢ?
ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
እሺ፣ በጊዜ የተገኝ ነገ ከስምንት ሰዓት እስከ ዘጠኝ ሰዓት ነው ፈተናው።
ስምንት እስከ ዘጠኝ
ነገ ፈተናው ከስምንት ሰዓት እስከ ዘጠኝ ሰዓት ነው።
እሺ ከሰዓት እሺ በጊዜ ተገኝሽ።
እሺ